ጤና ይስጥልኝ ብርጋዴር።
እድሜ ይስጥልኝ። account ልካችሁልኝ ብር ልኬያለሁ።
ምን አልከኝ?
account ልካችሁልኝ አዝዤ ነበር ልብስ።
እሺ መቼ ነው የተላከልህ account?
ዛሬ
ዛሬ ነው የተላከልህ?
አዎ፣ okay እሺ። ከየት ብር ነበረ ልኬያለሁ።
የምትደውልልኝ? ከየት ነው? ባህር ዳር?
ጎንደር ጎንደር okay ጎንደር። እሺ እሺ size ኡ በ- ብሩን ካስገባክ ይላክልሃል። size ኡን ተ- ተደውሎልሃል? አንዴ የተሳሳተ ደውለዋል፣ ነገር ግን እንዲሻሻል ፈልጌ ነው። two XL እንዲሆን ፈልጌ ነው።
double- ምንድን ነው ያዘዝከን?
ቱታ
እሺ ቱታ ኮድ አንድ መቶ አስራ ኮዱ አንድ መቶ አስራ አንድ አዎ።
እሺ double XL ሊሆን አዎ፣ እሺ በምንድን ነው የከፈልከው? ንግድ ባንክ ነው ቴሌብር?
ንግድ ባንክ ንግድ ባንክ። ስምህን ትነግረኛለህ check እንዳደርግ?
መሐመድ ወርቁ
እሺ እንልክልሃለን። እሺ መቼ በ- ደርስ ጎንደር ነው አይደል ደርሳል?
ያልከኝ?
አዎ፣ መቼ ይደርሳል?
ዛሬ ቅዳሜ ስለሆነ እሁድ አይሰሩ፣ ሰኞ ይላክልሃል። ማክሰኞ ወይ ሮብ ይደርሳል። ያው ዛሬ የእረፍት ቀን ስለሆነ አይንቀሳቀሱም መኪናዎች። እንደውልልሃለን። አንተ ምንትን ካልክ መደወል ትችላለህ። መሐመድ ማን ነው ያልከኝ?
ወርቁ
እሺ እናመሰግናለን።
እሺ፣ ቴንኪው።